በ open ተመልክ አይ እስቲ ወደ እንትን ገል hello hello፣ አቤት።
ሰላም ነው? ታዲያ ሰላም።
ማታ ስንት ነበር እንደውለው እሺ፣ እሺ። ምንድን ነበር?
የ virtual ትኬት ቶሎ እየለቀቃል ነበር ማሳውቄ ነበር ግን እስካሁን አልተስተካከለም።
ምንድን ነበር?
ትኬት ምን ነው?
የ virtual ማለት ነው።
እሺ፣ አንድ ጨዋታ ካለፈ በኋላ ያለ ከቆየ በኋላ ነው scan ስታደርጊ የብሩን መጠን የሚነግርሽ። pending እያለ ያቆየዋል።
Okay፣ እሺ። ልከሽ ነበር ትኬት የላክሹ ነበር?
ትኬት የላኩትን አዎ ቆይቶ ከሶስት ጨዋታ በኋላ በራ።
Okay። አሁንም እንደዛ እያደረገ ነው?
አዎ እንደዛ እያደረግ ነው። አንድ ጨዋታ ቆርጠው ሁለት ጨዋታ ካለፉ በኋላ ነው ስንት ብር እንዳለው ማወቅ የሚቻለው Okay፣ እሺ። አንድ
እና መስራት ስላልቻለ ተቸገረ።
እሺ፣ እሺ። አንድ
የለም
አንድ ትኬት ትልኪልኛለሽ? እሺ።
ለላከልሽ አዎ፣ አንድ ID ትኬት ትኬት ID አዎ፣ በቴሌግራም በስልክ ቴሌግራም ላይ ጻፊልኝ። አዎ፣ እሺ